ሰላም ጤና ይስጥልን ችብችብ እባክዎ ምን ልርዳዎ?
hello ደህና ናችሁ?
ሰላም አለንማ።
እግዚአብሔር ይመስገን። ትናንትና እንትን ብለን ነበር፣ አዝዘን ነበር ማንጎ እና በዚህ በዚህ አቮካዶ።
ስልክ ቁጥር ነው።
በዚህ ስልክ ቁጥር አዎ።
እሺ ያዛው መውጣት አለመውጣቱን አይ መውጣት አለመውጣቱን እንድትነግረኝ ብዬ ነው።
okay ቆይ እሺ አንዴ አዲስ አለም
ሁለቱም አቮካዶም ማንጎ
አቮካዶ እና ማንጎ okay ማንጎ ወጥቷል።
አቮካዶ
ሁሉም ወጥቷል። የ driver ቁጥር ልስጦት ሁለቱም።
maybe እሺ እሺ ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ
ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት ሰማንያ
አርባ ስምንት ሰማንያ ማነው ስሙ ማቲያስ
ማቴ አዎ
ዜሮ ዘጠኝ አንድ ሰማንያ ዘጠኝ አርባ ስምንት ሰማንያ አዎ አመሰግናለሁ እሺ